Hello ጤና ይስጥልኝ። ሄሎ
አቤት አቤት
ሰላም ነው።
እ ሰላም ብሏል።
እግዚአብሔር ይመስገን።
እሺ
እ የሆነ ኢትዮ ቴሌኮም አልሰራልኝ ብሎ እኮ ፈልጌ ነበር ስለ ኢትዮ ቴሌኮም መረጃ
አሁን የደወልከው እ የተድላ አምቡላንስ መስመር ስልክ ነው።
እ?
ኢትዮ ቴሌኮም አይደለም ይሄ
ምን አሉኝ?
ይሄ ኢትዮ ቴሌኮም አይደለም፣ ተድላ አምቡላንስ ነው።
እሺ፣ እሺ። አይ ኢትዮ ቴሌኮሞችን ለማግኘት በጣም ስለተቸገርኩ ነው በዚህ ደወል እኮ እሺ፣ ይሄ የኢትዮ ቴሌኮም ስልክ አይደለም፣ ተድላ አምቡላንስ የተድላ አምቡላንስ መስ- መስመር ነው።
እሺ፣ እሺ።
እሺ